የላኩትም እነሱ ራሳቸው ኔትወርኩ የለም። ዛሬ ይጠፋል ይመጣል፣ ይጠፋል ይመጣል። የኮምፒውተሩ ነው እኮ የማወራው። ሀይሚዬ እንዴት ነሽ?
ወይኔ ሰላም ነው ደህና ነሽ?
አለ እስቲ የሩሲያዋ ጋር ት- ት- ዛሬ የላካችሁት ፖስታ እንትኑ አይነበብም በያቸው። ፕሪንት ምኑ?
የተደረገው print የተደረገው ደብዳቤው ነው እንጂ print የተደረገው እንዳለ የጠፋ ነው እና ወይም በኢሜል ላኩልን በያቸው።
እስቲ ላኪልኝ፣ ምናልባት የላከችልኝ ይሆን ልካልሻለች? እኔ አላውቅም ምን ልካልኝ።
ልክልሻለሁ ውስጥ ለአለቃ ገባ forward አድርጌለታል።
እ አርገሽለታል ልካልሽ?
ከሆነ አርገሽለታል? እስቲ ቆይ ልንገረውሽ። እሺ ልንገረው።